hello ሰላም ጤና ይስጥልን። ከችፕችፕ ነበር የምደውልዎት። በሀያ አንድ order አድርገውን ነበር ነጭ ሽንኩርት።
አዎ ነጭ ሽንኩርትና ሽንኩርት ቀይ ሽንኩርት።
አዎ አዎ፣ በጣም ይቅርታ እጥረት ስላለ ቀጣይ ቀን እንደሚመጣሎት ነበር ላሳውቅ።
okay
ዛሬ ነገ ከገባ ከነገ ወዲያ ይመጣሉ። ነገ ከገባ ከነገ ወዲያ ይመጣሎታል።
ቆይታለሽ ሽንኩርት ነጭ ሽ- አራት ኪሎ የነጭ ሽንኩርት product እጥረት ብቻ ነው ያለ። ይመጣሎታል። እሺ ግን ቆያ ቆይታችሁ ከዛ refund እንዳትሉ እንግዲህ አይ አንልም። ብዙ ሰው ስላለ ችግር የለውም። ሲገባ የሁሉም ሰው ይሄዳል።
እሺ
መልካም ቀን። እሺ እማ።
እሺ thank
okay